ሄሎ፣ ጤና ይስጥልን ቤት ቤት
በሚሴክ ልሻለሁ አይታል ምን ነበር
ስልኩን ገርሽ
ምን ዲፖዚት አድርገ ነው?
አይ ሚሴክ ልክ ያለው አሁን ላክ ያልክኝ ደረሰኝ ማለት ነው። ከቴሌ እሺ ልከልናል።
አብሎ መጨረሻ ሰማንያ ስት ነው የላኩል ስልክ ዜሮ ዘጠኝ ዜሮ ስምንት
ቴሌግራም ቁጥርን ነው የምትነግረኝ ወይስ ቤት ቤትን ነው?
አይ በዚህ normal ሚሴ ነው የላኩልሽ በዚህ ስልክ እሺ እሺ ዜሮ ዘጠኝ እሺ በአንቺ ቅድም ያሰጠሽኝ ዜሮ ዘጠኝ ዜሮ ስድስት ዜሮ ሶስት ማን ነው ስንስ ዩሱፍ የሚለው ነው?
አይ ከቴሌ ብር አምና ነው። አይ ቴሌ ቴሌግራም አይደለም እሺ ምን ላይ ነው normal message
message ኡ ላይ ነው ይላክልን
እ deposit የገባበትን ነው
አዎ ዲፖዚት በሚሴጅ ያደረክበትን ነው እ deposit ያደረክበትን message ነው
አዎ message የለም ጽሁፍ ብለሽ
አዎ እኮ ምን ላይ ላክልን እሱን
እ በአንቺ ቅድም የሰጠሽኝ ስልክ ዜሮ ዘጠኝ ዜሮ ሶስት አርባ አራት አዎ እሱ አዎ፣ የቴ- የቴሌግራም ነው normal text ሳይሆን ቴሌግራም ላይ ነው የምትልክልን አዎ የቴሌግራም ቁጥራችን ነው
በእናትሽ ተባበረኝ። አይ ስልክ ቁጥር ልስጥና በዛው መረት ትችላለሽ። አ?
እ፣ እሺ በቃ ቁጥርህን ንገረኝ
ዜሮ ዘጠኝ ዜሮ ስምንት ስፋት ዜሮ- እ፣ ዜሮ ዘጠኝ ዜሮ ስምንት አዎ ሰማንያ ሶስት ሰማንያ ሶስት
አስራ አምስት ሰማንያ አምስት ቴሌግራም አለ ግን በዚህ
አይ ቴሌግራም አልጠቀምም።
እ፣ እና deposit text ኡን በምን ትልክልናለህ? deposit text ኡን በምን ትልክልናለህ?
እ፣ ፌስቡክ
ፌስቡክ ላይ ላክልና
አይ አላኩም። እ፣ ግን እንደዚህ ሁኔታው ማየት አትችልም።
እንደዚህ ሳይሆን ፌስቡክ ላይ መላክ ትችላለህ። ፌስቡክ ማለት ነው።
እ፣ እሺ እስኪ ል- ልሞክሩ ፌስቡክ እሺ ፌስቡክ ላይ ላክልን።